እቺ በቃ ያለ ከፍያታለ በጓ ምን እየበላ ምን እየለ ለፈጠ እየወለደች
ሄሎ ሄሎ ሄሎ ወደ ቢሮ
ሄሎ ሄሎ
አቤት ሄሎ ቢሮ ነው
ማነህ?
ቢሮ ትፈልጋለ